ቴሌብር ሸቤ ነኝ ቤርሳቤ እንዴት ነው አለው። እንዴት ነህ?
አለሁ። ፒን እንድታደርጊልኝ ነበር ኦርደር።
ስንት ነው ኦርደር ነበሩ?
እሺ ሀያ ሁለት ሰባ
ሀያ ሁለት ሰባ አምስት ሰባ አምስት ነው።
አ አ
ማነው ስምህ?
ልዑል
ሉል አ ሀያ ሁለት ሰ- አሳውቀሃታል እንዴ? ለፍ- ለቅዱስ አረ አረ አሁን ገና ነው የደወልኩት።
ልዑል አ ልዑል እሺ በቃ ይስተካከልላል።
እሺ
ሄሎ እ